ጤና ይስጥልን ቤስት ቤት ረዲት ነኝ የምልርዳ
ኧረ በእናትህ የሆነ እንትን አካውንቴ ላይ ማለት ነው እሺ ብር ትናንትና አልገባም ብዬ የጠበቅኩኝ ነበረ። ስደውል ደግሞ እኔ ጋር አሁን አሁን ቁጥሩ ወይ እናንተ ጋር ምናምን አክሽ ተደረገ ዊዝድሮ አድርገህ ነው
ምን ቢሮ ካልደረገ ወዴት ነው የሚሄደው? ወደ ላይ እስኪ አስተያየልኝ እስኪ በእናትህ ኮንፈርም ብሎህ ነው እ ኮንፈርም ብሎህ ነው
አይደለም እንትን ላይ ማለት ነው አልግ- አሁን እሷ ጠይቃ- ቅድም ደውዬ ነበረ ገብቶልሃል፣ ግን የሆነ ቁጥር ላይ ጠይቄ እንትን ያደረገን ብር እስቲ መሰለኝ ቆይ ማለት አንዴ ነው።
ቆይ ላገናኝ እነሱ
ሄሎ
ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ። እሺ አዎ፣ ምን ምን ነበር?
የቤት ቤት እንትን ደንበኛ ነበርኩ እሺ እሺ ከዛ እ፣ ዘጠ- እንትን ላይ ኦንላይን ላይ ተጫውቼ ማለት ነው አ አ ዘጠኝ መቶ ሰላሳ ዘጠኝ ብር በልቼ ነበረ።
እሺ ግን account ላይ ደግሞ ምንም ሳይገባ ምንም ነገር የለም። ዝም ቁጭ ብዬ ስገባ እንትኑ ላይ የሆነ እንትን ደውዬ ነበር ቅድም ገብቷል፣ ግን ወዴት እንደገባ ማለት ነው። እኔ ግን እኔ ጋር አላየሁትም ሁላ ከነ
እሺ ይዙ የቤት ቤት አላደረግኩ እ፣ የቤት ቤት እ።
ቁጥርህን ንገረኝና check ላድርግልህ።
ዜሮ ዘጠኝ እሺ
ዜሮ ሰባት እሺ
ዜሮ ዜሮ እሺ
አስር እሺ ዜሮ ዜሮ
እሺ check እያደረኩት ነው። አንዴ ጠብቀኝ። ዘጠኝ መቶ አርባ ብር አይደል?
አዎ በሀያ አምስት ብር ቆርጬ
አይ withdraw ያደረግከውን ነው የጠየቅኩ።
እ?
withdraw ነው ያልከው። ዘጠኝ መቶ አርባ
ምን ቁጥር ላይ እዚህ ራሴ ላይ
Okay። በ voucher ነበረ withdraw ያደረግከው። እ፣ እሱም balanced ሆኗል። ያ ማለት አስተላልፈሃል ማለት ነው። voucher ኡን ተጠቅመህ እ?
voucher ኡን ተጠቅመህ ወይ መልሰዋል ወደ account ወይ ወደ ሌላ ሰው ልከሃል ማለት ነው።
ራሱ ላይ
አዎ
እሺ፣ ልደውል እንትን አንዴ- ማለት አንዴ እዚህ ጋር- ጠብቀኝ፣ ወዴት እንደገባም እነግርሃለሁ።
እሺ፣
ከአንተ account ወጥቶ በ voucher ወደ ዜሮ ዘጠኝ ሀምሳ ስድስት ትይዘዋለህ። ስልኩን የት ነው?
ወደዛ ነው የገባው።
ቁጥሩ እዚህ እኔ ያለበት ሀገር ይሆን እዚህ ጋር
እሱን አላውቅም።
ማርያምን፣ ማን እኔ አሁን ዕቃ አውጥቼ